ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ማሽን እናንተ ጋር ገብቶ ነበር ግንቦትና ሰኔ ላይ።
እሺ
አሁን አመታዊ ላይ summary ሪፖርት እንዴት ነው ማውጣት?
እኛ ጋር ነው ማሽንሽ ያለው አሁን ወጥቷል። ሰኔ ላይ ወሰድሽው?
አዎ ወስጄዋለሁ እና አሁን አዎ፣ አመታዊ ላይ ሰመሪ ሰመ- ማውጣታችን የአመታው ያ- የአመቱን አያወጣልኝማ። አሁን ከአሁን ጀምሮ አይደለ ያለው አዲስ memory አይደለ የተቀየረ።
አ- አ- እንዴት ነው የማደርገው?
እኮ ደብተርሽን ይዘሽ ነይና ደብተርሽን memory መቀየሩን እ፣ ማየት ስለሚፈልጉ ደብተርሽን ይዘሽ ነይ። የምትፈልጋቸውንም summary ጥፈሽ ይዘሽ ነይና ሰኞ እ፣ የምፈልጋቸውን summary ማለት የምትፈልጊያቸውን summary ዎች ማለት አመታዊ የአመታ- የሚሆን የአመታዊ ሙሉ የወር የወርም ይሁን የሶስት ወርም መተሽ ታናግሪያቸዋለሽ። በቀን ቀጠሮ ነው የሚሰጡሽ summary።
ነው።
አዎ በቀን ቀጠሮ ነው የሚሰጡሽ። የምትፈልጊያቸውን ሰመሪ አመታዊም ይሁን የሶስት ወርም ይሁን ጽፈሽ ይዘሽ ነይና ደብተርሽንም ይዘሽ መተሽ አናግሪያቸው። እነሱ ናቸው የሚሰጡሽ። እሺ ዛሬ ግማሽ ቀን ስለሆነ እንዳትለፊ ብዬ ነው።
እሺ እሺ።
እሺ ማ